ጤና ይስጥልኝ። ጤና ይስጥልኝ።
አብሮ የተሰለም ሰላም
እ ባይቱ ነው።
ልክ ነው።
እሺ፣ ከአሪፍ ቤት ነው የምደውለው።
እሺ እሺ፣
እ ፖዝ ማሽኑ ሲስታችን ላይ እንደሚያሳየው ከሆነ ኦፍላይን እ ነው የሚለው እና ባትሪም ቻርጅ እንደሌለው ነው የሚያሳየን። እሱን ሊያረጋግጥልኝ ነው።
ተናሽ ማለት ፖዝ ማሽኑ
አክቲቭ አይደለም የሚያሳየው።
አዎ ማለት እንዳልበራ እና ስቶፍ የሆነ እና ባትሪ ደግሞ ሌሉ እንደዛ ነው። አጠገቡት ይገኛል ፖዝ ማሽኑ።
አክቲቭ አይደለም፣ እየተጠመደ አይደለም ፎር ሰም ሪዝን እና እ ለዛ ነው የሚሆነው ፕሮባብሊ ከእናንተ ከተቀበልን በኋላ እየ- እየተጠቀምንበት አይደለም እ ያጋጠሙት ችግር አለ ያጋጠሙት ችግር አለ።
እሺ ነው ከእናንተ በኩል ሳይሆን internal issue ነው እና I guess አማኑኤል ነው የሚባለው አማኑኤል እና እነ እንትና ጋር ነግረናቸዋል። ከኛ ጋር መጥተው check ሲያደርጉ የነበሩት እሺ
ለዛ active እየተጠቀምነው ስላልሆነ probably this or by next week መጠን እንጀምራለን። እስካሁን ግን በዛ ሁለት ነጥብ ነበር።
okay፣ እሺ፣ እናመሰግናለን። መልካም